ይስጥልኝ ሄዞቴ ጤና ይስጥልኝ። እንዴት ነሽ?
ሰላም እንዴት ነሽ?
አለው location ትነግሪኝ ትችያለሽ? የሆቴ- ሆቴላችሁ የሚገኝበትን እሺ ሀያ ሁለት አካባቢ ልንገርሽ።
ሀያ ሁለት ነው exact ሀያ ሁለት ወደ የት መሰለሽ ወደ ሲግናል እና ወደ ቺቺኒያ የሚያስወጣ ድልድይ አለ እሺ ታውቂዋለሽ? በሲግናል በሚያስኬደው በኩል ድልድዩን እንደጨረሽ በግራ side ሄዝ ሆቴል የሚል ይታይሻል።
ሀያ ሁለት ወደ ሲግናል መግነ- መንገድ ወደ ሲግናል መንገድ ግን ሀያ ሁለት ማለት ያለውን አይደለም ወደ ሲግናል የሚወስደው ወደ እህ፣ ቺቺን ሀያ ሁለት ማለት ጎላጎል ጋም አለ ወደ ሲግናል የሚወስድ አዎ፣ እሱን አዎ።
አይደለም። ከሱ ዝቅ እንዳልሽ አለ ሌላ ድልድይ ደግሞ አንድ
እሺ፣ ወደ ቺቺኒያም ያስወጣሻል፣ ወደ ሲግናልም ያስወጣሻል። ከዛ በሲግናል በሚወስደው ትገቢና ድልድዩን ልክ እንደጨረሽ በግራ side አለ ሆቴሉ።
እሺ፣ እሺ፣ ወይ ግራ ከገባሽ ደቡብ ከዛ በኋላ እሺ።
እሺ